ሄሎ
ሄሎ
አቤት ምን እንርዳዎት?
ጫፋ ቴክኖሎጂ ናቸው አይደለ?
አዎ ቻፓ ነው።
አዎ ባለፈው እኮ ቆይቷል። በቀን ሀያ አራት በፈረንጅ አቆጣጠር በስድስተኛው ወር ማለት ነው።
እሺ
account ኡ ሁለት መቶ ብር ወደ በሞባይል banking አስተላለፍ transfer አድርጌ ነበርኩኝ። እንግዲህ እስካሁን ግን አልገባም።
እሺ transaction message አለዎት አይደለም? ከ- ከዛ የተላከልዎት እ? እ?
ከዛ የተላከ transaction message አለ?
እሱ ሁሉንም ባለፈውም ደውዬ ወደ ባንኩ transaction ወደ እነዚህ ጋር አስገኝተናል አለ።
እ፣ ከየት ነው ገብቷል ያሉት?
ከወጋገን ባንክ ከሄሎ ካሽ ማለት ነው።
እሺ እኮ እሱን ሆል- ሄሎ ካሽ የላከልዎትን reference code ስልክ ቁጥር ልስጦትና በቴሌግራም ይላኩልን ለኛ።
ቴሌግራም ላይ አዎ ስልክ ቁጥር ልስጦትና በቴሌግራም ይላኩልን ዜሮ ዘጠኝ ስልሳ ስልሳ
ዘጠኝ ስልሳ
ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት
ሰባ ሁለት ድጋሚ ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አዎ በዚህ ቁጥር ደውለው አናግሯቸው።
እሺ
መልካም ቀን።